ሄሎ ሮማ አ- መልሽ እ እ
ሄሎ አቤት አባ
ያልደረሰ ቀረ እ- እሰማሁህ ነው አይሰማ
ያልደረሰ እቃ ምን ነበር ያልመጣሉት?
ጠቅላላ ያዘዝ ነው መቼ መጣ አርብ ዕለት ነበር እጣው አርብ ዕለት ሰዓት ደረሰ ሰኞ የመጣው ነበር አሁን እስካሁን አልደረሰም ግን አንዱ እየደረሰ እየመጣው ብሎ ነበር
እዚህ ላይ እንደወጣ ነው የሚያሳዩ። የሹፌር ስልክ ልስጦት።
እሺ ስጠኝ የሹፌሩን ስልክ አንድ ስልክሽን ስጪኝ ስንት ስልኩ
አንዴ
እሺ ስጠኝ ዜ- ዜሮ ዘጠኝ ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት ሰባ አምስት ሰላሳ አንድ በቃ በዚህ እንደውልለታ
አሉ ላይ ይባላል።
በቃ ይደውሉልን።
አሉላ እሺ አባቴ እሺ አመሰግናለሁ እሺ እሺ፣ መልካም